ሄሎ ሄሎ ጤና ይስጥልኝ ቤት ቤት ሄሎ ሄሎ ሄሎ ጤና ይስጥልኝ ቤት ቤት
እ ጤና ይስጥልኝ ቤት ቤት እ የሆነ ብር ተላልፎ ነበር ከሲሲ ብር ወደ ብስት ቤት ምን አልከኝ?
ብር እሺ
ብር ተላልፎ ከቴሌ ብር ነው
ብር ሄሎ ከቴሌ ብር ነው
እ ከቴሌ ብር ነው ወይስ ከ CBE ነው?
ከ CBE ነው እሺ ከ CBE የተላከልን message አለች አይደለ?
አዎ ሜሴጁ እሷን አለ message ቴሌግራም ላይ አልገባ ላክልን።
ላኩና ምንም አማራጭ የለው ስምህ ማን ነው? እስቲ የቴሌግራም ስምህ ንገረኝ።
አህመድ ነኝ ቁጥርህን ንገረኝ እስቲ ዜሮ ዘጠኝ
እ ዜሮ ዘጠኝ አስር እሺ
አስራ አራት
እሺ
ሀያ ሰባ ዘጠኝ
አህመድ አዎ
ዘጠኝ ብለው ነው የሚጀምረው ዜሮ ዘጠኝ ብሎ ነው
ስላ ጊዜ
ቤት ቤት ስትገባ ዘጠኝ ብለህ ነው የምትገባው ወይስ ዜሮ ዘጠኝ ብለህ ነው?
ሲገባ ዜሮ ዘጠኝ ብሎ ነው የምገባው።
እሺ አባ ትንሽ ጠብቅና ይገባላል። እሺ ለቻፕ እሺ።
አሳውቀናል።
እሺ እሺ እሺ አባቴ እሺ thank you ችግር የለውም።
እሺ እሺ